ሄሎ ጤና ስቶች አብሮ ይስጥልኝ አለን አለን ሰላም ነው አለን አንድ ሺህ ብር አሁን እንትን ብዬ ነበርና እንትን አለብኝ ብር ላይ እ?
አንድ ሺህ ብር እኮ አልገባልህም ነው ወደ account አዎ አዎ በዚህ በደወሉበት ቁጥር ነው አዎ አዎ አባዬ ወይ ምን ልስጥሽ?
አንድ ሺህ ብር ነው ያልከኝ አዎ አዎ አባዬ
እሺ ገብቷል እሺ አሁን እሺ አመሰግናለሁ ወንድሜ ችግር የለውም አባ።
እሺ brother ሰላም ዋሉ እሺ፣ ሰላም ነው